Hello ጤና ይስጥልኝ Best Bet
ወንድም ትናንትና ማታ ይሄ ይሄ ቁድር አስላክ ነበር ትሬገስ ስፖርት ወደ ቴሌብር withdraw አድርጌ ነበር
ወደ ሀ ወደ ወደ እንትን ወደ ቴሌብር ከ SantimPay
ይሄ ይሄ ቁጥር ነው እሺ
ገና አልገባም እስካሁን እስካሁን pending ነው አለ እሺ ከሳንት ከ Best Bet በ SantimPay ወደ ቴሌብር የሚደረጉ transaction ኦች ላይ SantimPay ዎች ጋር የተወሰነ የ system delay ስላለ ነው የተስተካከለ ነው ተስተካክሎ እንዳለቀ ይገባላል እሺ
እሺ እሺ እሺ እሺ መልካም